ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ዳንኤል መርጊያ እባላለሁ።
አቤት
ዳንኤል መርጊያ እባላለሁ። እዚህ ከበር ላይ ነው ስልኩን ያገኘሁት።
እሺ ቢኒያም እባላለሁ። የጉዳዩን ባለሙያ ነኝ። እ በባለሙያነት ለመመዝገብ ፈልገው ነው የደወሉት?
አዎ በባለሙያነት ለመመዝገብ ነው። እኔ ሹፌር ነኝ።
እሺ እም፣ ዳንኤል ነው ያሉኝ ስሞት?
አዎ ዳንኤል መርጊያ።
ሄሎ
ሄሎ ይሰማል?
ሄሎ ሄሎ ሄሎ ዳንኤል መርጊያ።
ሄሎ ሄሎ ሄሎ አይሰማም? ሄሎ ሄሎ ሄሎ።
እሺ ልደውልሎት፣ እየተቆራረጠ ነው ኔትወርኩ መሰለኝ። ልደውልሎት አንድ ጊዜ።
እሺ እሺ እሺ።
ሄሎ
ሄሎ ሄሎ